hello ጤና ይስጥልኝ።
hello ሰላም ነው።
የቴክኖሎጂ እግዚአብሔር ይመስገን።
እ እንትን ማሽን cash register ማሽን ይኖራት ሲሆን
እም፣ አሁን ላይ ተንቀሳቃሹ የለንም፣ ገና እየጠበቅን ነው።
ስለዚህ ምን እናድርግ?
እ፣ ከኮምፒውተር ጋር የሚገናኘው ተመዝግበሽ ወረፋ መጠበቅ ትችያለሽ። ብዙ ታዟል፣ እየጠበቅን ነው። ያኛውን- ያኛውን ግን አላወቅንም።
ተንቀሳቃሽ- አ ስለዚህ ምን እናድርግ? ኮንታክት ነበር ከለውታ እ፣ ወይ ገቢዎች ማንዋሉ ካላቸው ሌላ ቦታ ኢንፎርም ካደረጉሽ ቼክ አድርጊ።
አንድ ዛሬ ምት አንድ እሺ።
አሁን አሁን ምክራይን በራቢያችን መራብ ባይሰጥኝ ወይ ምን ወጣ ወይ የለም፣ አይደል?
ተንቀሳቃሹን አሁን ላይ እሱን እየመዘገብን አይደለም።
እ፣ በእውነት እሺ።
እም፣ ከኮምፒውተር ጋር የሚገናኘው ነው እየመዘገብን ያለ ነው።
አ፣ ወይ ደግሞ ለኮንታክሽን አዳይ ተልኩት ነው ሰንቀሳቀስ ነው።
አሃ።
ስለዚህ እንደውቁት ኮንታክት ነው ብናት ምን ይላል?
እ፣ ገቢዎች አዎ ደግሞ ሁለት ጊዜ ሪፖርት አደረጉ።
እኔ አዎ፣ እኔ የምፈልገው ተንቀሳቃሽ ነው። አብዛኛው ከኮምፒውተር ጋር የሚገናኘው ነው አለ፣ ግን ተመዝገቢ ነው እያሉኝ ያሉት እና እንዴት ማ- ምን ማድረግ አለብኝ በያቸው።
አይደለ? እሺ።
አዎ፣ ስለዚህ ወይ እጅ በእጁን በዛ ሪፖርት ላሳውቅ በያቸው። ሲመጣ ገዛለሁ፣ ሲመጣ ገዛለሁኝ። ሲመጣ አዎ።
ማሽኑ ሊ- አቅራቢዎች ላይ ከተገኘ ገዛለሁ። እስከዛ አዎ።
ድረስ እ፣ በሆነ ነገር እ፣ የድጋፍ ደብዳቤ ጻፉልኝ በያቸው። ለምስልሽ ቃል እ፣ ከአንቺ ጋር ቃል ምልልስ ምንም አይጠቅምም። ለምን አዎ።
ደብዳቤሽ ነው ለአንቺ ማረጋገጫሽ አዎ እሺ። ታዲያ ደብዳቤ የት ነው የምጽፈው?
አይደለም እናንተ ገቢዎች ነው እኛ አዎ።
ጋር አሁን የለንም አልንሽ አይደለ? ተንቀሳቃሽ አዎ አዎ የለንም ስላልንሽ ገቢዎች ጋር ተንቀሳቃሽ ማሽን አብዛኛው አቅራቢው የለም እያሉኝ ነው። ከኮምፒውተር ጋር የሚገናኘው ነው አለ እያሉኝ ያለው እሱንም ተመዝገቢ ነው እንጂ ክፈይ አላሉኝም በያቸው።
እሺ እሺ ስለዚህ የኔ እናንተ ወይም ደብዳቤ እጅ በእጅ ተ- እስከ ጊዜ እስከሚመጣ ድረስ ተንቀሳቃሹ ትጠቀም የሚሉትን በእጅ በእጅ አንተ በሉልኝ ጻፉልኝ በያቸው። በቃል በጣም።
ስለማይሆን ማለት ነው። ክፍለ እናት።
ከተማ እውነት ነው።
ክፍለ አዎ።
ከተማሽ በቃል ወይ አዎ።
ስሪበት ችግር የለውም እስከሚመጣ እጅ በእጅ ተጠቀሚ ሲሉሽ ተጠቀሚ ብላችሁ ነበር ይኸው ቆረጥኩት ያቸው መቻነሽ ስለሚሉሽ አንቺ ወይ አዎ፣ ደብዳቤ ማስፈቀድ።
ጻፉልኝ። አዎ አዎ ማስፈቀድ አዎ፣ አለብኝ ማለት ነው።
ደብዳቤው ይጻፉልኝ በያቸው። እሺማ እሺ እሺ ሆዴ ቴንክ ዩ የኔ እናት እሺ እናት።
አመሰግናለሁ።
እሺ።
እሺ እሺ ስልክ ቆይ ሒዘን የረሲስ እ ከመይ ማ ቤተሰብ ሰላም ዶ ከይድካ በፂሓ ምፅኻ ስሩዕካ ኢኻ ትኸይ ኧረ ባሕቶ ነይርካ መርመይ ትሳ ዝኾን ዋኖሩ ልግዳ ኾኒ ሞይቶም እንታይ ሞ ለአናት ብሎ ሞይቶም በቃ ምንም እንትን ለይብላ በቃ ለዚያ ለዚያ ለይብላ ይኹን